Hello
Hello ፍጹም፣ አቤት።
ከቺፕቺፕ ነው የደወልኩለት።
እሺ እሺ በቃ warehouse ም ፎቶን check አድርጎት ነበርና ያለውን እቃ ተመሳሳይ ስለሆነ refund ይደረግሎታል ገንዘቡ።
በቃ እሺ እሺ።
ቤት ያለውን ሀያ ሁለት ኪሎ ነው አይደለ ያሉኝ?
አዎ አዎ።
OK እሱን ነገ driver እንልካለን ይስጡንና ከ- እሺ እሺ። ሄሎ፣ ይደውልልኝ በቃ ሲመጣ። ሄሎ ሄሎ ሄሎ